ጤና ይስጥልኝ።
አብሮ ይስጥልኝ።
hello፣ ጤና ይስጥልኝ። ድል ገበያ
አብሮ ይስጥልኝ። ሰላም ነው?
ሰላም ነው አለን አለን። ምን ልታዘዝ?
ለማዘዝ ፈልጌ ነበር እና ወደ ማርቆስ መድረስ ይቻላል? ማለት ማርቆስ አዎ፣ ይላካል። ምንም ችግር የለውም። በሰባ ሁለት ሰዓት ውስጥ ይደርሶታል። ምንድን ነበር ለማዘዝ የፈለጉት?
ጫማም ሸሚዝም ነበር።
እሺ፣ ምንም ችግር የለም። ኮዱን ይዘውታል? ኮዱን ይንገሩኝ ባኮትን።
ኮዱ
ቴሌቪዥን ላይ ያዩት መለያ ኮድ አለ አይደለ?
አዎ፣ ኮዱን ይንገሩኝ።
ኪላው ነው አልያዝኩም። ስለዚህ ኮዱ መናገር የሚጠበቅብኝ hello ሄሎ